ሰላሜ ባንተ ነው የኔ ጌታ፣ እረፍቴ ባንተ ነው የኔ ጌታ። አልፍ ከለከል ምስጋና አልፍ ከለከል ውዳሴ ላንተ ውለታ ጨለማዬ ባንተ በራልኝ፣ ከሰው ትከሻ ወረድኩኝ። የምመራበት ዱላዬ ባንተ ተጥሏል ጌታዬ። አሁን በግላጫ ያለው ሙሉ ሰው ባንተ ሆኛለሁ። ሰላሜ ባንተ ነው የኔ ጌታ፣ እረፍቴ ባንተ ነው የኔ ጌታ። አልከለከል ምስጋና አልከለከል ውዳሴ ላንተ ውለታ የመውገሪያው ድንጋይ ቀረልኝ፣ ጠላቴ በፊቴ አፈረልኝ። በፊትህ አቆምከኝ በጸጋ ገዝተኸኛልና ዋጋ ለውለታህማ ምን እላለሁ? ተመስገን ብዬ አልፈዋለሁ። ሰላሜ ባንተ ነው የኔ ጌታ እረፍቴ ባንተ ነው የኔ ጌታ። አልከለከል ምስጋና አልከለከል ውዳሴ ላንተ ውለታ ሰላላውጄን አብተሃል ሽባነቴን ተርትረሃል ደካማነቴ ተወገደ ያክፉ መንፈስ ተሰደደ ታውጆልኛል ነፃነቴን አመልክሃለው በሕይወቴ ሰላሜ ባንተ ነው የኔ ጌታ ረፍቴ ባንተ ነው የኔ ጌታ አልከለከል ምስጋና አልከለከል ውዳሴ ላንተ ውለታ የአይኔ ላይ ቅርፊት ወለቀ ሸክሙ ከላይ ወደቀ በደማስቆ ብርሃን መታኸኝ የራስ ምርጥቃን ማረከኝ ያከንቱ ድካሜ አለፈ ልቤን የፍቅር ተሸነፈ ሰላሜ ባ